ሄሎ ሰላም ጤና ይስጥልኝ ቤተሰቤ ከዛ ነው እባክዎ የምንወጣው ሄሎ
አቤት አቤት ሰላም ጤና ይስጥልኝ ቤተሰቤ ነው የደወልኩት
እየደወልኩ ነበረ
እሺ ምን ነበረ
አካውንት ቁጥር ለማዞር ነበር
ምንድን ነው የምታዞረው አልገባኝም ይቅርታ አልገባኝም ምን ነበረ ጥያቄ ከአባቴ
እሺ ቆይ እንግዳው እነግርሻለሁ
እሺ
አዎ ልጠይቅና ማለት ነው
እሺ check አድርገህ ደውልልኝ